ሄሎ
ሄሎ ጤና ይስጥልን ቤተሰቤ
ጤና ይስጥልኝ።
ጤና ይስጥልን ቤተሰቤ ምን ነበር
ፓስፖርት
password ረስተህ ነው
አዎ።
እ፣ ከታች ላይ forgot password የምትላለች እ?
በታች በኩል forgot password ንገሪ forgot password forget
አዎ
አ፣ እሷን ስነካት SMS text ይገባላል
አልገባም ብለዋል።
እስኪ ትንሽ ጠብቀው ደጋግመህ ብዙ ጊዜ አትንካው እሺ አንዴ ላከውና ጠብቀው እስኪገባልህ እሺ አባ